ሄላው ጤና ይስጥልኝ። ታላ አምቡላንስ ሜሮ ነው የምንደርደው።
አለን ማስታወቂያ ላይ አይቼ ነው እናቴ። ሰላም ነው?
እግዚአብሔር ይመስገን። ሰላም እ፣ ሹፌር ትቀጥራላችሁ እንዴ?
እ፣ እስቲ ሌላ ስልክ ልስጥህና እንትን በል እ፣ እሺ ንገሪኝ። እሺ፣ መረጃዎችህን ላክና መቅጠር ሲፈልጉኝ እንትን ይደ- ይደ- ይደውሉልሃል።
እሺ ዘጠኝ ሰማንያ አምስት ዜሮ ሰማንያ አምስት ሀምሳ ስምንት
ሀምሳ ስምንት ሀምሳ ስምንት አሁንም
አ ሰማንያ ስምንት በዚህ የቴሌግራም account እ፣ ፋይሎችህን ላክና እ፣ አ።
የ- ክፍት የስራ ማስታወቂያ ሲኖር እ፣ እንደውልልሃለን ማለት ነው።
እሺ፣ አመሰግናለሁ። እሺ እናቴ። እሺ እሺ መልካም ቀን።
እሺ እሺ እሺ